hello ጤና ይስጥልኝ አቶ ነጻነት።
ጤና ይስጥልኝ።
ከአሪፍ ፔ ነበር ምደውልሎት ሎዛ እባላለሁ።
እሺ ሎዛ ጉዳዮት እንደተስተካከለ እና ብሩ ወደ wallet ዎ እንደተመለሰ መረጃ ደርሶ ነው check አድርገውታል?
ኧረ እኔ check አድርጌያለሁ። አሁንም
አሁን እንደተመለሰ ባለሙያዎቻችን እ፣
እ፣ እ፣ አሳውቀውናል።
okay። አይ በ- ትናንትናም እንደዛ አይነት መልስ ተሰጥቶ የነበረ አዎ።
አንዴ ጠብቂኝ እስኪ አንድ text አለ። አይ የለኝም የለም ሎዛ እስቲ ደጋግመው ወይ load ያድርጉትና አ፣ መቼ መመለሱን መሰለሽ check ያድርጉ።
ትላንትና እ፣ ትላንትና ጠዋት ባለሙያዎቻችን ከሁሉ እ፣ እሺ ያሳወቁን ነው።
እ፣ እ፣ እ፣ ባለሙያዎቻችን ከሁሉ ስፖርት ጋር contact አድርገው እንደተመለሰሎት እንደ- ስላሳወቁን ነው።
okay አሁን ከተመለሰ በዚህ ቅጽበት ከተመለሰ እሺ አዎ።
check ላድርግልሽ። ከዛ ውጭ ግን እ፣ ደህ ደጋግሜ ሞክሬዋለሁ።
አዎ።
even እንደውም እስኪ active ለማድረግ ብዬ ሌላ ብሩን ላስገብቼበት ነበረ።
እሺ ትንሽ ቆይተው ይዩትና ካልተመለሰ አዎ።
መልስ ይደውሉ ደንበኛችን።
እሺ እሺ እደውላለሁ።
እሺ እሺ መልካም እሺ፣ እሺ።